አይሆን። እሺ hello አብሮ አይፍላ። hello እ ሰላም ከችብችብ ነበር እንደውሎት እሺ።
እ ይቅርታ ችብችብን እየተጠ- እየተጠ- እየተጠቀሙ ነው።
አዎ እየተጠቀምን ነው።
እሺ አንዳንድ ጊዜ fail ያደርግቦታል እና እም።
እ ሰው የሚገባ እያጡ ነው ወይስ system ኡ እያስቸገሩት ነው?
አይ እኔ fail አድርጎብኝ አያውቅም። ኧረ
እሺ ሰው fail ግን አያጡም አያጡም አይደለ?
እስካሁን አላጣሁም። ቅዳሜም አድርሳችሁልኝ ነበር።
okay እሺ እም። እስካሁን እሺ፣ የገጠመኝ የለም።
እናመሰግናለን።
እሺ ይሄን ለመጠየቅ ነው። እሺ መልካም እሺ thank you። እሺ ቻው።